ሄሎ ሄሎ ጤና ይስጥልኝ አብሮ ይስጥልን።
ግርማይ እንዴት ነህ?
እደውላለሁ እደውላለሁ። ሰላም እግዚአብሔር ይመስገን።
አወከኝ?
አላወቅኩም።
ከቱምሳ Development Group ከአብዲ ቱምሳ አዎ፣ አሁን እኮ አብደላ ጋ ነኝ።
ነው?
አዎ
OK፣ አብደላ ጋ ነው። በቃ አምጥቶ ነው?
አዎ፣ ገብታለች ተቀብለ አደራዬን ግርማይ፣ ሌላ መኪኖች ስለሌለ በእግሬ ስለሚሄድ እንደምንም እንትን እሱክ ችግር የለም። አሁን እናት አለ ወረታውን ከፍላለሁ። ችግር የለም። ደውላለሁ ችግር በስልኬ።
የለም ችግር የለም እናስገባታል።